ቤት እሺ ሰላም ነው hello አለን እግዚአብሔር ይመስገን ደህና
እሺ
ትላንት ወደ ቴሌብር ከኤስቢኤስ ወደ ቴሌብር አስተላልፌ ነበር ትላንት
እሺ ትናንትና እሺ እሺ withdrawal ነው ያደረግከው አይደለ ከ Best Bet account ወጪ ከ Best Bet account ክ ወጪ ነው ያደረግከው አይደል እሺ ንገረኝ የ Best Bet ቁጥርን ዜሮ ላይ ሰላሳ ስድስት ሰላሳ ስድስት
ሀያ ሶስት ሀያ ሶስት እሺ
ሰላሳ ሰላሳ
ሰላሳ ሰላሳ ስንት የብር መጠን ነበር ያልከኝ?
ሁለት ብር የሞከርኩት እም
አንድ አምስት ብር ነው ስድስት መቶ okay ሁለቱን በሳንቲም ማለት ነው። ሁለቱንም በሳንቲም ነው ያረከው። okay ወደ ቴሌብር ቁጥር ነው በቃ credit ይደረጋል። ለሳንቲም አሁን forward እናደርግልሃለን። ይቅርታ
ወደዛው ነው የመለሰው አዎ ወደ ቴሌብር account ገቢ ይደረጋል።
መቼ አሁን እ አዎ ለሳንቲም ላክላቸውና እነሱ ስለሆነ የሚያስገቡት ባዩት ሰዓት ያደርጉልሃል። ችግር የለም። አሁን ልከዋለን ለእነሱ እናሳውቅልሃለን።
አመሰግናለሁ እሺ ሻም thank you